ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንወደው።
hello ሁሉ ስፖርት ነው ባኮ የምንወደው።
እንትን ፈልጌ ነበር። ይሄ ሁሉ ስፖርት wallet wallet ኤን ሳየው ማለት ነው ዜሮ ዜሮ ዜሮ አለ። በቃ አይገልጽም። ከቴሌ ብርም ላወጣ ብዬ ብርም አይሰራም።
ቴሌብር update system update እየተደረገ ስለሆነ ነው። እስከ አዎ።
ከሰዓት ይሰራል። በትዕግስት ይጠብቁ።
ከሳ- እስከ ሰዓት ይሰራል።
አዎ
እሺ የ- የ- ያስገባሁት ትናንት ያስገባሁት ብር ነበረና እዛ ይገኛል አይደል?
ያስገቡት ገንዘብ ካለ በቴሌብር ነው ያስገቡት።
አዎ ወደ ሁሉ ስፖርት ያስገባሁት።
እሺ ከዝውውር ታሪክ ላይ ያልገባልዎትን
አ አ አይ አዎ በቃ ከቴሌብር ዜሮ ዜሮ የተላከልዎትን message ይላኩልን በቴሌግራም
okay እሺ
ከቴሌብር ላይ እዛ- የተላከልዎትን message ይላኩልን።
አ- እኮ ከሰዓትም ይሰራል ካልሽው ልየው መጀመሪያ አይ ይላኩልን። ምናልባት stuck አድርጎ ቀርቶ ሊሆን ስለሚችል ይላኩልንና ይታይልዎታል። already successful ነው ካለ በኋላ ላይ update ሲደረግ ያዩታል።
እሺ ወደ ሁሉ ስፖርት ነው የምልከው በቴሌግራም ቁጥር ይያዙ እሺ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት አዎ አስራ ስድስት ሰላሳ ዜሮ ስድስት
አዎ እሺ እሺ።
እሺ